hello ጤና ይስጥልኝ ጅብጅብ
አብሬ ይስጥልኝ።
ሰላም እንትን ትናንት order አድርጌ ነበረ order ነበር ተልኮልኛል፣ ግን አልደወሉልኝም እስካሁን።
okay እሺ። በዚህ ስልክ ነው order ያደረጉት?
አዎ በዚህ ስልክ ነው።
okay አዎ ከ warehouse አልወጡም፣ ለዛ ነው ያልተደወለሉት።
ይመጣሉ ግን ዛሬ አዎ ይመጣሉ። አዎ ነው እንትን ግን አ- አንተ order ነበር አልተላከልኝም። በቆሎ የበቆሎ እስቲ ቆይ ልሂድለት እስቲ። እሺ እሱን check ላድርግሎት። የበቆሎ ብቻ ነው የቀረው?
የበቆሎ አልተላከልኝም።
okay እሺ። okay እዚህ ጋር ግን assign እንደተደረገ ነው፣ አንድ ላይ ነው የሚመጣሉት። ይጠብቁ።
አዎ ነው አንድ ላይ አዎ።
ይመጣልኛል።
አዎ፣ እሺ ዛሬ አይ ትንሽ- order ነበር ብሎ እንዳይጠይቁኝ ብዬ ነው።
okay አዎ፣ ዛሬ ትንሽ እያስቸገረ ነበር። እስቲ እሱ ነገር እ፣ okay
ግን እዚህ አሁን ጋር ሰፈሬ በደንብ ግልጽ ሆኖላቸዋል። ያወጣልኝ በነጅባ አህመድ ነው ሰፈሬ ግን እ፣ ጎሮ ወ- እንትን አትሌቶች መንደር ብዬ ነው create ያደረኩት።
የተሞላው
ጎሮ አትሌት አዎ መንደር አትሌቶች ብዬ መንደር ነው። አዎ አዎ፣ በሱ ነው የሚመጣልኝ።
አዎ፣ አትሌቶች መንደር ሰሚት እ፣ አይደል?
አዎ አዎ።
አዎ እሱ ነው በቃ የሚመጣው።
ጥሩ።
በሱ ነው እሺ መሰግናለሁ። እጠብቃለሁ ዛሬ መልካም። እሺ።